ሄሎ ሄሎ ሄሎ ደውሎልኝ ነበር በዚህ
ከፕላስ ሶሉሽን ነበረ እና ምደውልሎት ባለፈው ሳምንት አውርተን ነበረ እና ሙሉ register ስላላደረጉ ሙሉ register እንዲያደርጉ ነበረ እና text እየላክን ነበር link ኡን እና አው ተልኮልኝ ማለት ነው ገብቼ ነበረ ግን ስልኬን ሳስገባ እንትን አለ እህ ምን ምን አለሽ?
እ፣ ትክክለኛ ስልክ አይደለም ማለት ነው I think ዜሮ ዘጠኝ ቤት እንትን አይ
አራ ይላል ችግር የለውም ዜሮ ዘጠኝ የሚለው ታውቂያለሽ ቁጥሩ ላይ ሲገባ ኢትዮጵያን በሚለው ላይ ዜሮን ትተይና ዘጠኝን ብቻ ነው የምታስገቢው ለዛ ነው አዎ አዎ plus አዎ።
ሁለት አምስት አንድ ብዬ አስገብቼ አዎ በሱ አስገብተሽ እንትን ይላል ወይ ካልሆነም እንትን ላይ ምንድን ነው ፕሌይ ስቶር ላይ ዊ ፕላስ ፕሮቫይደር የሚለውን app አውርደሽ በዛ እንትን ማለት ትችያለሽ ፕሮቫይደር አዎ ዊ ፕላስ ፕሮቫይደር የሚለው ላይ በሱ ሞክረውና አዎ በዚሁ ልደውልልሽ አዎ ደውዪልኝ ደውዪ